ሄሎ
ሄሎ አቤት አማን ሰላም ነው?
አሁን ሰላም አዎ አዎ ሁለት ሺ አስራ ስምንት ተብሎ post የተደረገው ስምንት ነጥብ አምስት የሚለው አዎ አዎ አዎ አለ አለ።
እሺ ለፍተሻ አትላስ አካባቢ መምጣት ይችላል እ? አትላስ አዎ መጀመሪያ ሄዳችሁ አታዩትም ሄዳችሁ እዩትና ይዛችሁ ትመጣላችኋ። እንደዛ ነው የሚደረገው።
እሺ የት አካባቢ ነው የምናየው ሳር ቤት አካባቢ ነው። ማን ነው የሚገዛው ግን?
አማን አውርቶህ ነበር text አድርጎልህ ነበረ
ድርጅት ነው ወይንስ አዎ ለድርጅት ነው
እ፣ እሺ ስለዚህ ቅድሚያ እዛ ሄደን ነው ምና እንትን የምናየው እ? አዎ መጀመሪያ ተክሎ ይታየና ከተስማማችሁ ፍተሻ ትገባላችሁ።
እሺ እሺ
ዋጋ ምናምን ማውራታችሁ አይቀርም ብዬ ነው።
አዎ ልክ ነው ስለዚህ arrange አድርጌ ልደውልሽ። የቢሮ ስልክ ነው I think አዎ፣ ይኖረ አዎ፣ በዚሁ ልደውል ወይ አዎ ይደውል እሺ